hello ጤና ይስጥልኝ ቤተሰብ ጤና ይስጥልኝ።
አብሮ ይስጥልኝ።
ትናንትናም ከትናንት ወዲያም አውርቻችሁ ነበር፣ ግን እስካሁን ምንም እንትን አላገኘሁም፣ መፍትሄ አላገኘሁም።
እሺ ምን ነበረ?
ብር አምስት መቶ ብር ከትናንት ወዲያ deposit አድርጌ ነበረ።
እሺ ከ CBE ላይ ቆርጧል፣ ግን ወደ እንትን አልገባም፣ ወደ deposit ነው ወደ ቤት ፊት።
CBE ብር ከዛ ነው።
በኋላ text ኡን text ኡ ተደልቶብኝ ነበር ማለት ነው።
ኦኬ ከዛ በኋላ ዘጠኝ ሀምሳ እንዳይ ደውዬ እቺ ስታራር ኮዷ አለች አይደለ ይሄ ኮዷ ማለት ነው። እሷም አዎ፣ ታልከውልኝ የትራንዛክሽን።
ሙሉ ቴክስት- አዎ፣ ሙሉ ቴክስት ያስፈልጋል ተብዬ እም፣ ሙሉን አስልኬው ማለት ነው የእንትን አይደለ በጥሪት ነበረችኝ እና ከሱ ላይ ስለሆነ ኦኬ።
ፎቶ እያነሳው ልኪያት ነበር ቴሌግራም ላይ በሌላ ቴሌግራም አካውንት ማለት ነው።
ኦኬ በቃ እስካሁን እናስመልሰዋለን ብሎ ነበር፣ ግን እስካሁን ምንም ነገር የለም።
ኦኬ ያ የላከው ቴሌግራም ማን ነበር የሚለው?
ሙሴ ሙሴ user name ኡ ሙሴ ነው።
ሙሴ አ
okay አዎ አገኘኋት።
አ
okay አዎ ለቻፓ አሳውቀናል ብለውክ ነበር አይደል?